ሄሎ ሄሎ ነብዩ
ወይ ወይ እንዴት ነህ? ሰላም ነው?
እግዚአብሔር ይመስገን።
ስልክህ እኮ እምቢ አለኝ ቅድም ስደውል አታነሳም።
ኧረ አልጠረኩም፣ ምልክት ነበር missed call ነበር የሆነው መልሼ ስደውል
እሺ እንትን ምን መሰለህ ይሄኛው መኪናው የሚጫነበት ሀምሌ ዘጠኝ ነው አይደለ?
አ እና ይሄ ያለችው ፋይል ትክክል አይደለችም እና extract ሳይደረግ በፊት የነበረው ፋይል አለክ compressed እንደሆነው ማለት ነው።
zip file ነው የምትይኝ?
አዎ compressed የሆነውን የተቆለፈውን extract ሳታረገው በፊት አሁን ይሄ extract ሲደረግ የጎደለው ነገር አለ። እሱ ካለ run ማድረግ አይችልም።
እሺ እሺ እሺ እንሙላና በቃ እሱን ፊት ለፊት አድርጋትና ከዛ ግቡበት በለኝ ቴሌግራም ላይ።
እሺ እሺ እሺ እሺ እሺ።